ማሸነፍ ፍቅር ነኝ።
ፍቅር ወይ
ቅድም የሆነ order እንትን ብዬሽ ነበር።
ምን
customer አልፈልግም ምናምን ብሏል ብዬሽ ነበር።
ማነው ስምህ?
ዘጠና አንድ ሀያ አንድ ሀያ ሀብታሙ ዘጠና አንድ ሀያ customer ካንተ ምን እያለ ነው? እሺ
complete ትኛለሽ?
okay እቀበለዋለሁ። okay ጨረስከው እንዴ?
አጨረስኩት። አዎ
ኦፍ ታይም ወጣብክ?
አዎ እንዴ ቆያር እንዴ እንትን ካለ
እሺ በቃ እሺ አይልሃለሁ። እሺ አትተው